ሄሎ
ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
ሀና ከችፕችፕ ነው የምደውልልዎት እሺ
እ ሀና group ላይ order አድርገው ነበር አይደለ?
አዎ አድርጌያለሁ።
driver ስልኳ እየሰራ ስላልሆነ ሌላ የምናገኝበት ስልክ ይኖራታል?
ያው እኔ ነኝ እኮ ሀና።
okay የ group admin ግን በሌላ ቁጥር ነው አይደለ?
አዎ እሺ የእቃው ኮድ አሉት? በዚህ ቁጥር ይደውልልዎት።
አዎ አለኝ።
ይህን ቁጥር እሰጠዋለሁ፣ driver ይደውልልዎታል።
እሺ እሺ አባ እሺ መልካም እሺ አሜን